Hello ጤና ይስጥልን ደንበኛችን ከቢዛ ኢትዮጵያ ነው የምንደውለው ደውለውልን ነበረ
አዎ እሺ የቲኬት ቁጥሩን ልንገሮት የያዙት
የምኑ የወረፋ ቁጥር ጋዝ የተመዘገቡበት
እሺ ያው ምንም- ያው ጊዜም እይዛለሁ እኮ ምንም ያው ትርጉም የሌለው ስለሆነ እሺ
ዘጠና ሁለት ስልሳ አምስት
ዘጠና ሁለት ስልሳ አምስት እሺ ሮቤ ስልሳ
እሺ እናመሰግናለን ዘጠና ሁለት ስልሳ ስልሳ ነው?
አምስት ስልሳ አምስት ደንበኛችን ስልሳ አምስት ነው አዎ ዘጠና ሁለት ስልሳ አምስት እሺ እሺ እናመሰግናለን